ጤና ይስጥልኝ ከየሰበራ መረጃ ማዕከል እባክዎት ምን ልርዳዎት?
ከጎንደር አዲስ አበባ ትኬት ፈልጌ ነበር ለመቼ?
እ ከሶስት ቀን በኋላ
እሺ ከጎንደር አዲስ አበባ አዎ ደርሶ መልስ ነች መሄጃ ብቻ ነው የፈለጉት?
መሄጃ ብቻ
እሺ ለ ከሶስት ቀን በኋላ ማለት ለሰኞ?
አዎ
እሺ ያየሁልሽ ለአንድ ሰው ነው?
አዎ
እሺ እሺ የሚመርጡት ሰዓት አለ ጠዋት ከሰዓት ወይስ ወደ ማታ ላይ ያለ ልንገሮት?
እ ርካሹ ርካሹ እሺ ሶስት ሰዓት ላይ ያለ በረራ ሲሆን እም ዋጋው አምስት ሺህ ሁለት መቶ አስራ አንድ ብር ነው።
አምስት ሺህ ሁለት መቶ
አስራ አንድ ብር አስራ አንድ ብር አዎ okay እንዴት ነው የምናደርገው? ከዛ ብር በምን transfer እናደርጋለን?
ቴሌግራም ይጠቀማሉ?
አዎ
እሺ ቴሌግራም የሚጠቀሙ ከሆነ በዚህ ስልክ በዚህ አሁን በደወሉት ስልክ ነው የሚጠቀሙት?
ምን ለማድረግ በቴሌግራም
account ኡን እልክልዎትና አካ የመክፈያ አማራጮች account ኦች አሉ እሱን እልክልዎትና okay ከዛ እሱ በመረጡት account ባንክ ከፍለው የከፈሉበትን ደረሰኝ ይልኩልናል። እኛ book ካደረግንበት በኋላ ከዛ ከላኩልን በኋላ አረጋግጠን መግባቱን እ ትኬቶቹን ሰርተን እንልክልዎታለን።
okay ያው በ PDF አድርገን እንልክልዎታለን በቴሌግራም።
እ በቃ እሺ መልሼ እደውላለሁ።
እሺ ይደውሉልን።